ጤና ይስጥልኝ። አሪፍ ነኝ። ማለት ነው ማኮ ብለር ዳውት ሳበሽተን ሰላም ስዊክ ብር ላይ ባለፈው መቶ ሀምሳ ብር ዲፖዚት አድርጌ አልገባም። አሁን እንደገና ሶስት መቶ ብር ዲፖዚት አድርጌ አልገባም።
ኪክ ብር ነው ያሉኝ።
አ
እሺ ከምን አካውንቶት ነበር?
ቴሌ ብር
እሺ መቼ ነበር ባለፈው ያሉኝ የሞከሩት? ቀን ያስታውሱታል?
ወይ ወይ ሰኞ ምናምን ቀን ነው።
እሺ ስምንት መቶ ያሉኝ እሺ ዛሬ ነው ሶስት መቶ ሶስት መቶ ምን አሉኝ?
ሶስት መቶ ሶስት መቶ ነው አ የዛሬው ማለት ነው።
አ አ እሺ አሁን ነ- ይሄንን ቁጥር በደወሉልን ነው የተመዘገበው ቴሌ ብሩ?
አ አ አ እሺ ስሞትን ይንገሩኝ።
ኤልሳቤጥ ጌታቸው
እሺ የሰጡ መረጃ መዝግበናል። ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ላኩልን።
ልካለ ቴሌግራም ይልከዋል?
ልካለ እሺ ተሰርቶ እንዳለቀ እናሳውቆታለን።
እሺ እሺ እሺ፣ ሌላ የምረዳውት ነገር አለን?
አይ ምንም የለም።
እሺ ስለደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ምሽት።